ወደ ኮሜርስ ፓል ክፍል እንኳን በደህና መጡ።
ጥሪውን ከልብ እናደንቃለን። እርስዎን ለመርዳት ሙሉ ለሙሉ ቁርጠኞች ነን። እባክዎን ከሚፈልጉት ቅርንጫፍ ጋር ለመገናኘትና ተዛማጅ ቁጥሮችን ለማስገባት ከሚከተሉት አማራጮች ያዳምጡ። በአዲስ አበባ ላሉ ቅርንጫፎች አንድን ይጫኑ። በሶማሊያ ውስጥ ላሉ ቅርንጫፎች ሁለትን ይጫኑ። ለድሬዳዋ ቅርንጫፍ ሶስትን ይጫኑ። ለጅጅጋ ቅርንጫፍ አራትን ይጫኑ። ለመቀለ ቅርንጫፍ አምስትን ይጫኑ። ለጎዴ ቅርንጫፍ ስድስትን ይጫኑ። ለባህር ዳር ቅርንጫፍ ሰባትን ይጫኑ። ለጅማ ቅርንጫፍ ስምንትን ይጫኑ። ለአሶሳ ቅርንጫፍ ዘጠኝን ይጫኑ። ጥሪዎ ወደ ጥሪ ማዕከሉ ሰራተኞች